ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
እምቢ አለኝ እናቴ app ኡን ላወርድ ብዬ ማለት እንትን እዛ ተ- መመዝገቢያው ላይ ስሞላ እምቢ ይለኛል ለመጫወት ፈልጌ
ምንድን ነው እምቢ ያሉት
ል- ል- አሁን መ- ይቺ የመመዝገቢያ form አለች አይደል አዎ
እንትን በ Chrome ገብቼ ማለት ነው ኦንላይን እም፣
ከዛ ልክ ስልክ ቁጥር አስገባ ይላል ስልክ- ስም አስገባለሁ ስልክ ቁጥር አስገባለሁ ከዛን password ምናምን አስገብቼ እንትን ስለው ከ- ስልክ ቁጥሩ- ስልክ ቁጥሩ ትክክል አይደለም ይላል እየመላለሰ ስልኩ ደግሞ የራሴ ነው
ከዚህ በፊት ከፍተውበት ነበር
ኧረ አልከፈትኩም ሰው ሞክሮበት ነበር
አይ ማንም አልሞከርም እዚሁ ራሴ ነኝ የሞከርኩት እምቢ ሲለኝ ደግሜ ሞከርኩ እምቢ ሲለኝ ደግሜ screenshot ያደርጉና በቴሌግራም ይላኩልን
ቴሌግራም ላይ ነው የምልክልሽ ዜሮ ዘጠኝ ሰባ ስምንት
ቆይ አንዴ እረፍት ሰጪኝ እሺ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ሻውል ላክልሽ አዎ እሺ እናቴ